Hello Hello ጤና ይስጥልኝ።
ጤና ይስጥልን። ሰላም ነው?
ሰላም ከቺፕቺፕ ነበር የምደውልልዎት።
እሺ።
እ፣ order አድርገው ያልመጣ item ነበሩት።
አዎ።
personal ነበር order ያደረጉት።
እ?
በግሎት ነበር አይደል order ያደረጉት። ከ wallet ኡ አዎ።
ላይ አዎ።
ክፍያውን የፈጸሙት ከ wallet ኡ ላይ ነው።
አዎ። ከ wallet ላይ ነው።
Okay እሺ። ምን ነበር order ያደረጉት?
የለውዝ የለውዝ ለውዝ።
ክሬም አዎ፣ የለውዝ ክሬም ማለት ነው።
እሺ ያው እኛ ያላክንሎት እዚህ system ላይ እ፣ ስላ- ስላላሳየን ነው። screenshot አድርገው ይልኩልኛል order ያደረጉበትን
እሺ። በቴሌግራም ቻናላችሁን ላክላችሁ ነው በዚህ ቁጥር?
ሳይሆን ስልክ ቁጥር ልንገሩ ዜሮ ዘጠኝ አርባ አራት ቆይ እሺ፣ አንዴ እሺ
ዜሮ ዘጠኝ አርባ አራት አስራ አንድ
አስራ አንድ ዜሮ ስድስት
ዜሮ ስድስት ዜሮ አራት
ዜሮ አራት አዎ location ኑ የት ነበር የሚመጣሎት?
ቀብሪ ዳር የት?
ሶማሌ ክልል ቀብሪ ዳር የሚባል ከተማ
ሶማሌ ክልል።
እም።
እኛ እንኳን አሁን ለጊዜው እየሰራን ያለ ነው አዲስ አበባ ነው። maybe አዲስ አበባ ላይ የሚቀበልሎት ሰው አለ እም፣ ሰው የለኝም።
የለዎትም?
አዎ።
እሺ በቃ refund እናደርግሎታለን ወይም ብሩን በዚህ ስልክ ቁጥር እንመልስሎታለን። ግን እስቲ screenshot አድርገው ይላኩልኝ አሁን በነ- በነገርኩት ስልክ ቁጥር።
እሺ።
እሺ እሺ